መልሼ ደወልኩለት።
ምንም ችግር የለውም።
እሺ የእርስዎንም መታወቂያና ፎቶ የላኩ እሺ።
እሺ እሺ እና ቁጥሮትን አልነገሩኝም። ቁጥሮትን ይንገሩ የእርስዎን።
እሺ text አደርጋለሁ
እሺ ም- የቢሮ ስልክ ስለሆነ ነው።
ነው እንዴ? አይ እንትኑ ላይ ነው። ምን አልሽኝ?
የራ- ያን- የእርስዎን ቁጥር ነው ስልክ እኮ አዎ፣ ቁጥር እንትኑ ላይ አንድ ላይ አድርጌ ልላክልሽ ብዬ እኮ ነው የትኛውን ስልክ እንደሚይዘው እርግጠኛ ስላልሆንኩ።
okay እሺ ግን ግዴታ ነው እ፣ ሌላ የፎቶና መታወቂያ የሚያሳው ሌላ ነው እኔም ደግሞ እዚህ ጋር ሰራ ሌላ ነው ለዛ ነው okay ከዜሮ ዘጠኝ ሀያ አንድ hello
ብለው አቤት ይሰማኛል ሀያ አንድ ሰላሳ አንድ
ዜሮ ዘጠኝ ሀያ አንድ ሰላሳ አንድ ሰባ አራት
እሺ ዜሮ ሰባት እሺ ዜሮ ሰባት እሺ አመሰግናለሁ እሺ